ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምልወደው
ከቴሌ ብር እኮ ወደ ሁሉ ስፖርት እምቢ አለ እህቴ። ከቴሌ ብር ወደ ሁሉ ስፖርት እምቢ አለን።
አዎ ትንሽ ቴክኒክ አጋጥሞን ነው እ እ ትንሽ technical ችግር አጋጥሞን ነው። አሁን በምነግሮት መሰረት ማስገባት ይችላሉ።
እስኪ ንገሪኝ እስኪ process ኡን እህቴ።
ቁጥር አለ። ወደዚህ ቁጥር ያስገቡና ከዛ አዎ።
ደረሰኙን በቴሌግራም ይልኩልናል። ከዛ እኛ እናስገባሉታለን ማለት ነው።
እኮ በዚህ አሁን ይሄ በዚህ በዚህ ስልክ ቁጥር account አለኝ። ቴሌ ብሬ በዚህ ነው እንደማደርገው።
የቴሌ ብር ቁጥር ልንገሮትና እኔ ወደምነግሮት የቴሌ ብር ቁጥር ያስገባሉ ገንዘብ።
አዎ ከዛ ደረሰኙን በቴሌግራም ይልኩልናል። ከዛ እኛ እናስገባሉታለን ማለት ነው።
እሺ፣ እሺ።
ቁጥር እኔማ ያዙ።
ቻፓ